ጤና ይስጥልን። እሺ cashier code ልንገርሽ ፈልጌ እሺ እሺ አስር ሀያ ስምንት ሀያ ስድስት አስር ሀያ ስድስት እሺ ዘጠና አራት ስልሳ ሶስት
ቦነስ አርባ ብር ገብቶልሃል። እሺ ቦነስ አርባ ብር አዎ
እሺ ሌላ አንድ ደግሞ አለ እሺ አስር ሀያ ስድስት እሺ
ስልሳ አራት አስር ሀያ ስድስት አስር ሀያ ስድስት እሺ ሰማንያ ስድስት አስር ሀያ ስድስት ሰማንያ ስድስት አርባ ሰባት አርባ ሰባት
ይሄኛው ቦነስ አይኖረውም። እሺ ቦነስ ኮዱ ቦነስ ከሀያ ነው በታች ነው። ከሀያ በታች ስለሆነ
ለምን አ- አ- አላሸነፈም እንደኛው አዎ አዎ እ አዎ አንድ ቀይ ያለበት
አንድ ቀይ ያለው አንድ ቀይ ያለው አዎ እና odd ኡ ከሀያ በታች ነው የሚሆነው ሲካፈል። ስለዚህ ቦነስ አያስገኝም ይሄኛው። እሺ እህ እህ እሺ ሌላስ ደግሞ እችኛዋ እሺ
ይሄ አሉ እሺ ንገረኝ
አስር አስር እሺ ሀያ ስድስት እህ ዘጠና ስድስት ዜሮ ስምንት
ይሄኛው አራት መቶ ሰላሳ ሰባት ብር አሸንፏል።
አሸንፏል አዎ አራት መቶ ሰላሳ ሰባት ብር። እሺ አራት መቶ ሰላሳ ሰባት ነው አዎ እሺ thanks አመሰግናለሁ ስለደውላችሁ እናመሰግናለን። መልካም ቀን።
መልካም እሺ